አምድን ወገን ህዝብ አበሻ በሻ ወገን ህዝበ ጦቢያ ጦቢያ ማኞች በቤት ውስጥ ሞክሼ እስቲ እንሂድ ወደ ሰሜን ጃ ወሎ የሼ ሁሴን አገር ረነይስ ተመዴ ረነይስ ተመዴ ነረነይ ነረነይ ነረነይ ዘመዴ እምባቲ መዳረሻ ልጠብቅሽ ቀርሳ እምባቲ መዳረሻ ልጠብቅሽ ቀርሳ ጎለላ ትርንጎ እንበላ ደንሳ ጎለላው ትርንጎ እንበላለን ምሳ አፈሩ ከሰማይ ገና እንዴት ተመርቋል ገና አፈሩ ከሰማይ እንዴት ተመርቋል እንደ ውሃው ንጹህ ቆንጆ ልጅ ይፈልቃል እንደ ውሃው ንጹህ ቆንጆ ልጅ ይፈልቃል ነይ ነይ ዘመድዬ ዓለም የነይ ነይ ዘመዴ ዘመዴ ዓለም የነይ ነይ የማል አገር ልቤ ሸፈተ ወደሎ ባቲ ከተማ ላይ እያለ መጋሎ ሸጋ ነው መንደሩ ነፋሻ አየሩ ልዩ የሙዚቃ ስል እጹድቅ ባህሉ ወደ አኪቧለች ደጃፉ ላይ አይታኝ አስተናግዳችኘች ጎጇ ቤት እስኪመስለኝ እንግዳ ተቀባዩ ደማመት ዋዞማ ለጭንቅላት ያለች እንደ ጣመ ዜማ የምለው ገብቶሃል ወይ ሳልተረዳኝም እንዲህ ያለ ድባብ የትም አታገኘም የትም አይገኝም የትም አታገኘም ሂድና ሞክረው ተመልሳ አትመጣ እማወሻሽዬ አስናቁና ስማኝ አራሪፉ እያሉ ፍቅርን ሲያሳዩ የሴቶቹ ውበት ሆኖብኝ አይን አዋጅ አንድ መምረት ደስ ነው ተመለስኩ ይባለች ይህ
አሳበረ እንዳይን አልለብስም በዛሬ ይሞቀኝ የለም ወይ ከአንቺ ጋር አድሬ እንሶስ ላሞቃ እጇንም እግሯንም በቁንጅና ሚዛን የጎደላት የለም ሐረግ ነው የወጣ ቁመቷ መለሉ ሸጋ አልቅበት ያበቅለዋል ወሎ ልክ እንደ ቅኝቱ ፍቅሯ ልብ የሚያርስ ባቲ መቅረቴ ነው መቼም አልመለስ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ያለ ነው ባቲ ነው ቀየው ነው ፍቅር ነው ብሎልኝ ጠጡ ነው አርባሩ ደግ ነው አካል ስምሽ ማን ነው አለች ተጅቱ እቅፌ ውስጥ ሆነሽ ቢነጋ ለሊቱ ማን እንደ ማሪቱ እንደ ባህሩ ቃኝ የኢትዮጵያ ሙዚቃ በዓለም ላይ ያናኘ ለወረት ነው እንጂ የባል ማዶ ሙዚቃ የልብን አያደር እንዳገረኛ ደለቃ ከባል መሸት ቤት ባዝማሪ ጨዋታ ሞክሺዎቹ አንድ ላይ እያለን ነው ፍርሳ አንድ ሁለት ስንበላ አቅርቡ ጠላው ራስ የማያዞር ወደ የማይነፈው ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ ዘመዴ ዋነይ ነይ